አልችልም ለመሸከም የትዝታ ቅርሷን ውላ አልባ መሆን የት ያደርሳል? ኧረ እንዴት ያ ሁሉ ቃል ይረሳል? አግዙኝ ኧረ ሰዎች መልሱልኝ እሷን አልችልም ለመሸከም የትዝታ ቅርሷን ውላ አልባ መሆን የት ያደርሳል? ኧረ እንዴት ያ ሁሉ ቃል ይረሳል? የድንገት የዕለት ግጭት ለዕለት ያነጋግራል፣ ያቀያይማል፣ ያቆራርጣል እንጂ ያቆራርጣል እንዴ የእሷስ ይገርማል። በነገር በሰው ወሬ በሐሜት ላንፈታ ወረት ላይ ለየን ቃል ገብተን ቃል አክብረን በፍቅር ኖረን ኖረን ዛሬ ማናየን ልቤ ገብታ ውስጤን አይታ ለትዝታ ላሳብ ሰታኝ ልትሄድ ነው ልትሄድ ነው ለናፍቆታትታኝ ልቤ ገብታ ውስጤን አይታ ለትዝታ ላሳብ ሰታኝ ልትሄድ ነው ልትሄድ ነው ለናፍቆታትታኝ አግዙኝ ኧረ ሰዎች መልሱልኝ እሷን አልችልም ለመሸከም የትዝታ ቅርሷን ውላ አልባ መሆን የት ያደርሳል? ኧረ እንዴት ያ ሁሉ ቃል ይረሳል? አግዙኝ ኧረ ሰዎች መልሱልኝ እሷን አልችልም ለመሸከም የትዝታ ቅርሷን ውላ አልባ መሆን የት ያደርሳል? ኧረ እንዴት ያ ሁሉ ቃል ይረሳል? ለአንድ ቀን ውዬ አላድርም እንኳን ሰው ለምጄ ልኖር ወድጄ አሁኑ ታየኝ እኔስ ሲቀዘቅዝ ጎጆዬ ሲዘጋ ደጄ በመውደድ አሸንፋኝ በውበት እጇ ጥላኝ ልቤን አንድዳው ልትለየኝ ነው ሰዎች ልፋቴን ገደል ሰዳው እምነቴን ንዳው